Hello ጤና ይስጥልን ቤት ቤት
የሆነ ካርድ አይበራም ብለው እሺ
cashier code አስር አስራ ዘጠኝ
cashier code ንገረኝ አስር አስራ ዘጠኝ እሺ
ሀያ ሶስት አርባ ስምንት
አስር አስራ ዘጠኝ
አስር አስራ ዘጠኝ ሀያ ሶስት አርባ ስምንት እሺ ጠብቀኝ አንዴ መስመር ላይ እሺ እሺ
እሺ አንድ ጨዋታ postponed ሆኗል እሺ እና ሀያ አራት ሰዓት መጠበቅ አለብሽ እሺ
እሺ ይህንም check አድርገኛ በዛ እሺ
አስር አስራ ዘጠኝ ሀያ ሁለት አስር አስራ ዘጠኝ ሀያ ሁለት አርባ ስምንት ሀያ ስድስት ሀያ ሰባት
ይሄም አንድ postponed የሆነ ጨዋታ አለው ግን ቦነስ የለውም ይሄኛው ቦነስ አያስገኝም
አሀ ይሄ ዜሮ ነው አዎ ይሄ ቦነስ አያስገኝም ብዙ loss ኦች ስላሉ ያኛው maybe ሊሆን ይችላል ጨዋታው ከተካሄደ void ከሆነ ሊኖረው ይችላል ያኛው አሀ የቅድሙ አዎ ሊኖረው ይችላል እሺ አስር አስራ ዘጠኝ ሀያ ሁለት እሺ
አስር አስራ ዘጠኝ ሀያ ሁለት እህ ሰማንያ አንድ
ይሄ lost ነው እ lost ነው ይሄ የለም አዎ ቦነስ የለውም አራት አምስት አምስት አካባቢ ጨዋታዎች ቀይ ሆኖብሃል ኦሆ በቃ የቅድሙን ላስቀምጥ ታዲያ
አዎ ጠብቅና እ አራት ሰዓት ጠብቀህ ከዛ በኋላ ውጤቱን ታያለሽ እሺ እሺ ስለደወልክ እናመሰግናለን መልካም ቀን እሺ ላንቺ